জয়ী
ሄሎ ሄሎ፣ ሰላም ጤና ይስጥልን።
ጤና ይስጥልኝ።
ከችፕችፕ ነበር የምደውልዎት።
እሺ አውቄያለሁ።
ያው የ game አሸናፊ ሆነው ነበር እና የት አካባቢ ነው የሚመጣሉት? ይቅርታ እኔ ጂንካ አካባቢ ነኝ።
የት አሉኝ?
ጂንካ
ምን ነበር ያሸነፉት?
እኔ እንትና ምን?
የቁርስ የቁርስ ነው ያሸነፉት?
አዎ የቁርስ
ይቅርታ በጣም የቁርስ ከሆነ አዲስ አበባ የሚቀበልልዎት ሰው ይኖራል? እዚሁ አዲስ አበባ ስለሆነ deliver የምናደርገው።
አዲስ አበባ የሚቀበልልኝ ሰው እንኳን አይኖርም።
okay ያ አይኖርም?
አዎ okay እንደዛ ከሆነ በብር የሚቀየር ከሆነ check እናደርግልዎታለን፣ እናሳውቅልዎታለን።
እሺ መልካም ቀን። እሺ እሺ እሺ።